ሄሎ እሺ ዘጠኝ ሰማንያ አምስት ወይም ስልሳ አምስት ሰማንያ ሰባት ቴሌቪዥን ማ game ነው። አዎ፣ game ኡን መጠቀም ከፈለጉ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። ኮከብ ዘጠኝ ሰማንያ አምስት አዎ፣ መረጃ ይመጣልዎታል። በእንግሊዝኛ መረጃ ይመጣል የቴሌቪዥን እሺ ከዛ
ሰባት ቁጥር ይጫኑና አማርኛ ያረግታል።
አማርኛ ቀይሬ ነበረ፣ ቋንቋ ቀይሬ ነበረ ወደ አማርኛ።
አዎ፣ ከዛ ሶስት ቁጥር ላይ ደግሞ ለመጫወቻ ጥያቄ መልስ ይመጣል።
አሁን ከእኔ የምጠበቀው ያን ብቻ መጠቀም ነው።
አዎ፣ coin ይግዙና ሁለት ቁጥር ላይ ለመግዛት አለ። coin ገዝተው ጥያቄና መልስ ይመልሱ።
እሺ coin ቱ ላይ በሶስት ቁጥር ነክቼ።
አዎ፣ እሺ እኔ እናት እሺ መልካም ጊዜ
ከቸገረኝ ደውልልሻለሁ።
ምንም ችግር የለም ይደውሉ።
እሺማ እሺ መልካም ጊዜ bye